ላልደረሱ የለም ማለት ሎሚው ተመልሷል።
ሄሎ ሰላም ጤና ይስጥልን። ኑ ኖት ኑ አዎ፣ ከቺፕቺፕ ነበር የምንደውለው።
እሺ እ ቺፕቺፕ ላይ ባወጣነው መሰረት ከነሐሴ 26 ጀምሮ እስከ ጳጉሜ አራት ብለን አውጥተን ነበር አይደለ? ብዙ order ያለው ብለን ምን አልሽ?
ተሸላሚ ይሆናል ብለን ያኔ ባወጣነው መሰረት እርስዎ እ አንደኛ ወጥተው ተሸላሚ ሆነዋል እና እሱ እንዳሳውቀውት ነበር የደወልኩት።
እሺ፣
እንኳን ደስ አለዎት። የበግ ሙክት ተሸላሚ ሆነዋል ደንበኛችን።
እናመሰግናለን።
ይቅርታ የት አካባቢ ነው ያሉት አሁን?
ጆርጅ ታክሲ ተራ፣
ምን አሉኝ?
ጆርጅ ታክሲ ተራ፣ ገርጂ ታክሲ ተራ፣
ገርጂ።
ወይኔ እሺ ምን አሉኝ?
ጆርጅ ታክሲ ተራ ነው ያለ።
እሺ የተበለተ በግ ነው የሚመጣልዎት፣ ነገ ይረከባሉ። እሺ እሺ፣ እሺ።
እሺ ስንት ሰዓት ላይ ይመቾታል? ሰዓቱንም ማጣራት አለብኝ።
እ፣ አለን እ፣ እንትን በዚህ ስል በዚህ ስልክ ቢደወሉት ነገ ይገኛሉ አይደለ?
አዎ፣ አዎ።
እሺ እሺ መልካም በዓል ይሁንልዎት። እናመሰግናለን። order ያርጉ።
እሺ።
እሺ መልካም ቀን